ሄሎ እ ፓስወርድ ረስቼ ረስቼ ነበረ
አይናለም የሚያደርጉበት ላይ ስልክ ቁጥር ይጻፉና forget password የምትል አለች ከስር እሱ ላይ ጽፌ እምቢ አለኝ እኮ እማ
አይናለም አይደለም forget password የሚለውን ይንኩና አዲስ password ይቀይሩ።
እምቢ አለኝ እኮ አሁን ሞክሬ ነበር message ሊገባልኝ አልቻለም OTP ነው።
አዎ አዎ አዎ እሺ OTP የ Truecaller አሎት እንዴ application ኑ ስልኮት ላይ የለም እማዬ
የሎትም። እንደዛ ከሆነ የኔትወርክ ችግር ነው የሚሆነው። ደጋግሞ ይሞክሩት፣ እሺ እሺ ይገባሎታል።
እሺ አመሰግናለሁ መልካም ቀን።